le scorso eravate con l'Edo,
Hello, can I hear you?
con l'Edo.
ብሉ ስፖርት ነው።
Ah,
ከብሉ ስፖርት ወደ ቲቪ እና ቴሌቪዥን ትራንስፈር አድርጌ ነበር እና ምን አለኝ?
ከዛ ከብሉ ስፖርት ወደ ቲቪ ትራንስፈር አድርጌ ነበር።
እሺ
ከዛ ከብሉ ስፖርት ተቀምሷል። ቲቪውን አይ አልገባም።
እሺ፣ በአማርኛ እና በእንግሊዝኛ ነው የሚጠቀሙት ሁሉ ስፖርት
አ፣ አ፣ በአማርኛ በአማርኛ ነው የሚጠቀሙት። እሺ፣ ተጨማሪ የሚለው ውስጥ ይግቡና
አ፣ የዝውውር ታሪክ የሚል አለ።
አ፣
ከዛ ላይ የባንክ ዝውውር የሚለውን ያውጡና አሁን አልገባልኝንም ያሉትን የገንዘብ መጠን ፎቶ አንስተው በቴሌግራም ይልኩልናል።
በቴሌግራም ልግሻለሁ። በቴሌግራም ልከዋል?
አ፣
እሺ፣ ቴሌግራም ላይ ቁጥሮትን ይንገሩኝ። የቴሌግራም ቁጥሮትን።
ቁጥር ነው ወይስ አዎ፣ ቴሌግራም የላኩበትን ቁጥር ይንገሩን።
አ፣ አ፣ ዜሮ ዘጠኝ ሰዓት ስምንት ሰባ ስምንት ያኛን አይደለም የእርስዎን ነው ያልኩት።
አ፣ ዜሮ ዘጠኝ አርባ ሶስት አርባ ሶስት ሰዓት ስምንት
አስራ ስምንት ሰላሳ ሰላሳ አርባ
አይ አላኩልንም ደንበኛችን።
Blue Sport ዜሮ ስድስት መጨረሻ
አዎ ግን ይሄኛው አሁን በነገርን ቁጥር አልመጣም።
ዜሮ ዘጠኝ አርባ ሶስት ሰባ ስምንት ሰላሳ አርባ ዘጠኝ አርባ ሶስት
አዎ ዜሮ ዘጠኝ አርባ ሶስት ሰባ ስምንት ሰላሳ አርባ ስልሳ ስምንት ነው አስራ ስምንት ነው አዎ ስልሳ ስምንት ስልሳ ስምንት
ሰላሳ አርባ
ቅርታ ያሉበት ድምፅ ግን በጣም ይጮዋል እና እየተሰማኝ አይደለም።
አይተሰማም ዜሮ ሶስት አዎ ዜሮ ከኋላ ያለው ዘጠኝ ድምፅ ይረብሻል። ሙለር ኖት አይደለ? ሙለር ኃይሌ።
አዎ አዎ እሺ ሙለር እናስተላልፍሎታለን። መልሱ ስናገኝ እናሳውቆታለን ቴሌግራም ላይ።
እሺ እሺ